ያስጥልን ቤት ቤት ረዴት ነው የሚለርዳው
እንዴት ሰላም ነች? እናት ሰላም ነው
አለው። ለትናንትና የነበሩ ጨዋታዎች ማለት ነው እሺ ቼክ ፖይንት የሚለውን ስድስት ክለቡ እሺ የእነሱ ሞክሬ ነበረ። አምስቱ ተሳካልኝ፣
እ አ- አምስቱ ጨዋታ ተሳካልኝ ነበረ እንደገመትኩ ማለት ነው።
እሺ ከስድስቱ ላይ ግን አንዱ ጨዋታው ተረዘሜ ተባለ። በ- እ፣ አዎ ጨዋታው በተራዘመ በአስራ ሁለተኛ ሰዓት እ፣ ተስተካክሎ ይለቀቃል
እ፣ መቼ እስከ መቼ ሊጠብቀው?
እ፣ እስከ ነገ
okay እ፣ ብሩ በሙሉ ነው የሚላከው ወይ እንዴት ነው? ሴት- አይደለም ስ- አሁን እ፣ ስ- ስልሳ ሺህ ብር አይደለ አዎ ስልሳ ሺህ ብሩ ያሸነፈ ሰው ሌላ ካለ እኩል ነው የምትካፈሉት እሺ ከሌለስ?
ከሌለ ለብቻ ነው የምትበላው። ግን እ፣ ካለ ሌላ ያሸነፈ ሰው ካለ ከእነሱ ጋር አስር ሰውም ሆነ አስራ አምስት ሰው እኩል ነው የምትካፈሉት ኦኬ ስልሳ ሺህ ብር ነው።
okay እስከ ነገ ያረጋግጣል ማለት ነው።
አዎ
እሺ thank you እሺ